ሰላም ጤና ይስጥልን። ችፕችፕ
ሰላም ነው።
Hello
ሰላም ነው። እንትን game ተጫውቼ ማለት ነው። game ተጫውቼ
ምን አሉ?
game win አድርጌ game ኡን game win አድርጌ win አድርጌ አሸንፌ ነው። ጥቅል ነበረ ደረሰኝ ፓኬጅ ሽንኩርት
እሺ
ሽንኩርተኛ የቀረው እዚህ አልደረሰኝም። ይደርሳል ተብዬ እስካሁን አልደረሰኝም። ምን ነው?
እሺ ስልክና ስም ስምዎትን ይንገሩኝ እስኪ።
ኤቢ ዋይ
ዜሮ ዘጠኝ ስምዎትን ይንገሩኝ።
አስራ ሶስት
አስራ ሶስት አራት
እሺ አስራ ሰባት
እሺ
አርባ አራት እና ማነው በየቀኑ ያልኩት?
በየቀኑ ስልክን እየደወልኩ በየቀኑ ስልክን ትይዛላችሁ። በየቀኑ እየደወልኩ አስር ቀን ሞልተዋል። ምንድን ነው ውሸት ነው እንደ የቺፕስ ቺፕስ ሰው
አይ ውሸት ሳትጠፋችሁ እንኳን እንዴ?
አይደለም። የት ነበር location ሞሉት?
ለጋር ብዬ ነው አስሞላሁት። በየቀኑ አንድ ሰው ምንድን ነው በአጭር ኮዱም እደውላለሁ። በቃ ስምዎትን አስሞላለሁ።
ይንገሩኝ።
እ?
ስምዎትን ይንገሩኝ። አንዴ እሺ ብለሽ ኤቢ፣ ኤቢ።
እደውልልዎታለሁ። ስምዎትን ይንገሩኝ።
ኤቢ ኤቢ ኤቢ?
ዋይ እ
ለጋር ነው ያሉኝ?
አ አስረኛ እሺ ቀን እደውልልዎታለሁ። እሺ ምን ሁሌ ነው እንደውላለን ሁሌ እደውልልዎታለሁ።
እንደውላለን ነው የምትሉን? ተሳክ- ሳክስ ከሆነ ሳክሱን እንጂ ምንድን ነው ሁሉም ሰው እኮ ሳክስ እያለ እኮ ነው እናንተን ነገር
አይ ይሄ ጌም ስለሆነ እ, ግዴታ የተወሰነለት ቀን የለም እና በማንኛውም እ, ሰዓት ይደወልልዎታል። ለዛ ነው ስንት- ለጓደኛ እስካሁን እኮ ቆየ እኮ በጣም
እ?
ቆየ በጣም በጣም ቆየ በጣም ቆየ አዎ ልክ ነው እኮ እንደውልልዎታለን። ይጠብቁ። እርስዎ እንጂ ውሸት አይደለማ።
ውሸት አይደለም።
ያን ሁሉ ሰው አስሞልቼ ጀለሶች ልበሉኝ ነው። በእኔ ስም ራሱ በእኔ እኔ ያስመዘገብኩት ራሱ ወደ አርባ ሰው ነው። የአርባ ሰው ስም የእናንተ ስም እያጠፋ ነው በእኔ ምክንያት ማለት ነው።
ችግር የለም። እ, ይታገሱ። ያው ከእርስዎ በፊት የነበረውን ደንበኛ ማስተናገድ ስላለብን ነው እና ምን ከኔ በፊት የነበረውን ነው ደንበኛ እዛ ላይ እኮ ላይ ሊስ- ሊስቱ ላይ ያሳያል እኮ ምን እሺ ነው።
አዎ አዎ።
እሺ መልሰሽ ደውዪልን እናትዬ።
እሺ እሺ ለጓደኛችን ደግሞ ደርሶታል እኮ እሺ እሺ እንደውልልዎታለን ለእርስዎ ችግር የለም።